እንግዲያ ኢትዮጵያ ኤደን የባኩት ነበረ።
ጤና ይስጥልኝ ኪሩቤል እባላለሁ። ከእኔም ከ BGI ነበር የምደውልልሽ። ይቅርታ ምን አሉኝ ደንበኛች?
ኪሩቤል እባላለሁ ከ BGI ነው እኔን የምደውልልሽ።
እ- እሺ
ቲኬቶች ወደኛ ወደ እኔ ነበር የሚመጡት እና አዎ
እንትን ለማቅረብ ነበር ይሄ አንዳንድ eLeader ኮዳቸው የማይገኙ ቤቶች አሉ አይደለም?
አዎ እነሱን ማ- ማለት ያው specific area ቢጠቅሱ ቢጻፍበት ቶሎ ለማግኘት እና ወደ ስራ ወደ ስራውን ለመስራት እንዲመቸም ማለት ነው።
እ፣ eLeader ላይ ያላገኘነውን ነው specific area ምንጽፋ አዎ፣ ቢደረግበት አሁን location ቢጠቀሙት ለምሳሌ ጎተራ ነው፣ ፒያሳ ነው ወይ አሁን ኪሎ ነው ምናምን ቢባልበት ቶሎ መስመርተኞቹን ከፋፍለን ስለሆነ የምንሰራው ወደ መስመርተኛ ለመላክ ቶሎ ይመቸን ነበረ።
እሺ እንደዛ ቢሆንልን ብዬ ነው የማቀርበው።
እሺ እሺ እናደርጋለን።
እናመሰግናለን።